Hello
አቤት ጤና ይስጥልኝ።
አብሮ ይስጥልን። ምን እንርዳ?
ትኬት ማስለቀቅ ፈልጌ ነበረ።
እሺ cashier code ኡ ምን ይላል?
የ cashier code ኡ አዎ አስራ አራት አስራ አራት
ዜሮ ሁለት ዜሮ ሁለት
ሀያ ሰባት ሀያ ሰባት
ሰላሳ ስድስት
ገና ያልተካሄዱ ጨዋታዎች ነው ያሉት እኮ እዚህ ቲኬት ላይ ገና ናቸው።
ለጨዋታ ብቻ ነው የተካሄደው። የፉላም ከአርሰናል፣ ቶተናም ከቦርነሞዝ ሌላው ዛሬ የሚካሄዱ ጨዋታዎች ናቸው ያሉት።
ነው እሺ፣ ዛሬ
እናመሰግናለን።